ጤና ይስጥልኝ።
አመስግን ከብቻ የጥሪ ማዕከል ነበር የምንደውለው። ደውለውልን ተቋረጠ። ምን አሉኝ?
ፍሪጅ ተበላሽቶብኝ ብዬ ተናግሬ ነው።
እሺ የእርስዎን ስም ይንገሩኝ።
አብሽሮ አብዲ አብሽሩ።
አብሽሮ አብዲ
ስልክ ቁጥር ይነግሩኛል?
ሀያ ስድስት ሀያ ስድስት ስልሳ ሁለት ስልሳ ሁለት ዜሮ ስድስት
ደንበኛችን ይሰማዎታል?
ዜሮ ስድስት ሀምሳ ዘጠኝ ዜሮ ስድስት ሀምሳ ዘጠኝ መጨረሻ ሀምሳ ዘጠኝ ዜሮ ዘጠኝ ሀያ ስድስት ስልሳ ሁለት ዜሮ ስድስት ሀምሳ ዘጠኝ ዜሮ ዘጠኝ ሀያ ስድስት ሁለት ዜሮ ልክ ነው?
ስድስት አዎ።
ቦታው የት አካባቢ ነው?
ሞያሌ ነው ይታለ
ሞያሌ ሞያሌ ሞያሌ አዎ።
ሞያሌ ምን ጋ
ሞያሌ ዜሮ ሁለት ዜሮ ሁለት አዎ።
እህ፣ እሺ ደንበኛችን ፍሪጁ light ኡ ይሰራል?
አይሰራም አይሰራም ተበላሽቷል።
እህ። ጭራሽ አይነሳም?
አዎ
እህ። እሺ ደንበኛችን ቅሬታ ተመዝግበን ለጥገና ክፍል እናስተላልፋለን። ሌላ የምረዳዎት ነገር አለ?
የለም ተረጋግጠን ስለደወልን እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰ
እሺ አመሰግናለሁ።